ሰላም ጤና ይስጥልን።
እግዚአብሔር ይስጥልን።
ከ Stanford Kids ነው የምደውለው። ይዲዲ እባላለሁ። Facebook ከ Stanford Hello?
Kids ነው የምደውለው። ከ Stanford Kids ነው የምደውለው። Hello አይሰማም?
ከገር office Stanford Kids Facebook ላይ የልጅ የሮቦቲክስ ስልጠና በሚል advertisement ኣችን አይተው ስልኮትን አስቀምጠውን ነበረ። ጢሎ ቤት በሚል user name hello?
ምንድን ነው እሱ? አይሰማም ድምፁ።
የልጆች የሮቦቲክስ ስልጠና የኮምፒውተር አዎ፣ programming እሺ፣ አዎ፣ ስልጠና አዎ።
አ- ትእዛዞች ፌስቡክ ላይ ነው ምን የሆነ ቦታ አድርጌ ነበር።
ፌስቡክ ላይ አዎ ፌስቡክ ላይ ቁጭ በል። እሺ፣ ቆይ፣ ይሄ ስልክሽ ነው?
አ፣ እ፣ መልስ ልደውልሽ። ቆይ፣ ሌላ አጉል ቦታ ነው ተከስቶት ያለብኝ።
Okay አጉል ቦታ ወይ ቴክ- ስለሆንኩኝ መልስ ልደውልሽ።
እሺ እሺ እኔ እደውላለሁ። እሺ